እና ምን ልርዳዎት?
ሰላም ነው?
እግዚአብሔር ይመስገን።
በስመ አብ ስልካችሁ በመከራ ሰራልኝ። ቦታ ለማስያዝ ነበረ
okay ይቻላል። እሺ
እ፣ ለሶስት ሰው
ለሶስት ሰው እሺ።
አ
ስልክ ቁጥሮትን እ፣ አንዴ ይነግሩኛል?
ዜሮ ዘጠኝ ሀያ ሁለት እሺ
ሀያ ሁለት ሰላሳ አራት እሺ ሰባ ሶስት ሰባ ሶስት
እሺ link እንልካለን ትንሽ ቆይተን በዛ link ክፍያ ፈጽመው ቦታ መያዝ ይችላሉ።
መልካም። እሺ እሺ thank you።
ትንሽ ታገሱኝ፣ አንዴ እሺ እልካለሁ። እሺ